ይስጥልን ማማኒ ባባ
ሰላም ነው እማ
እግዚአብሔር ይመስገን።
አለሁ እግዚአብሔር ይመስገን። እዛ አሁን መኪናችሁ ላይ አይቼ ነበር። እዛ በእንትን ላይ ምን ላይ ኢምካፕ እዛ በእንትን ላይ አሁን ቲክቶክ ላይ አይቼ ቴሌግራም ላይ double ገ- double ጋቢና ነው ያለን።
double ናቸው single የለም።
single ጋቢና የለንም። double ጋቢና
ስንት ስንት ሞዴል ነው
እ? ምናምን ያባል ደብሉ? ስንት ሞዴል ነው?
ሁለት ሺ አስር እና ሁለት ሺ አዎ።
አስራ አራት አለን።
ሁለት ሺህ አስር ስንት ነው?
ሁለት ሺ አር- አስሩ አራ- አራት ነጥብ ስድስት እም፣ በባንክ ይመቻቻል።
አዎ አንድ ነጥብ አምስት ባንክ ይወጣሉ። ከ-
ነው አይደል? በቃ በኢምካፕ የለሽም አይደል?
አ፣ በፒንካፕ የለንም።
እሺ፣ እሺ ነው ቤት ደውላለሁ።
እሺ፣ እሺ፣ እሺ።